አንቺ የወደድሽው እኔ የማልሆነው ልዑል ዘወልደ ጀግና የወደድ ሰሞን ጀግና አሳድዳለሁ፣ ጎሽ ገድዬ ኮልባሎት ይቀርጻለሁ፣ ከነብር ገላ ላይ የአንገት በርኖ ስላጫለሁ፣ ከሸላይ ሽፍቶች እድ ውድ ነሐስ ነጥቃለሁ፣ ከመሳፍንታት ቤት የታጎሩን ባሮች ስላንቺ አነጻለሁ። ካህን የወደድሽ ሰሞን ካህን የወደድሽ ሰሞን መቅደሳቱን ሳረግጥ ነፍሴን አነሳለሁ። ለምስመ ወርፈ ቅዱስ ወይራ አጠርባለሁ። በቄስ ስምሽ ሜሮን ተነክሬ ለምታምኚው እሰግድልሻለሁ። ገባር የወደድሽ ሰሞን ገባር የወደድሽ ሰሞን በረሃ አድግቼ ጦስኝ እለቅማለሁ። ወንጭፍ ሾርቤ ሌባ ገመር አባራለሁ። በስምሽ በስምሽ ዳልጋ ከብቶች አሰባለሁ። በከንፈርሽ ለሚወል ማር ቀፎ ሰቅልልሻለሁ። አንቺ የወደድሽው እኔም አልሆነው ራሴን ብቻ ነው።